ጤና ይስጥልኝ ሰላም ነው ሰላም እንዴት ነው?
አለን ትኬት ፈልጌ ነበር ዱባይ
ዱባይ
አ ለመቼ?
ከ- ለማክሰኞ
በ- በምን አየር መንገድ ልፈልግ?
በኤምሬትስ
ኤምሬትስ ሊሞላ ይችላል። እሺ ሌሉ ለማክሰኞ ነው ያሉት።
አ መመለሻ ለመቼ?
እ መመለሻ ለመቼ
መመለሻ ችግር የለውም ባለው
እኮ ለመቼ?
እ ማለት የሁለት ወር ነው ቪዛዬ ከሁለት ወር በኋላ ነው የሁለት ወር ቪዛ ነው ቪዛዬ
እሺ ኤምሬትስ 33612 ብር ነው።
ሰላሳ ሶስት ሺ 612 ብር
ሪፈንደብል ነው
እም፣ ሌሎች እሺ እያየሁ ነው።
እሺ
እሺ ይቅርታ ወይ እንትን እያለልኝ አይደለም።
በቃ እሺ እሺ
ስለዚህ ወይ book ማድረግ እፈልጋለሁ።
እ book ማድረግ ቆይ እፈልጋለሁ።
ልደውልልህ ልደውልልህ እሺ ይችላል።